hello ጤና ይስጥልኝ ፒዛ ቶሌ
እሺ ከቢዩ ደውለው ከየት ከቢዩ delivery ቢዩ ቢዩ delivery ያው እሺ
እሺ በ order ነበር ሰማንያ ሰባት ዘጠና ሰባት ሰባ ስምንት የተቀበላችሁ order ምን ያህል ይቆያል?
ተነበረልሽኝ ሰማንያ ሰባት ዘጠና ሰባት ሰባ ስምንት እ
ምን ያህል ይቆያል ከዚህ በኋላ
አ- እ፣ ቆይቷል ተብሎ ነው
እ፣ አዎ አላደረሰልኝም ብሎ ነው ድራይቨር።
ቋንዴሽ እሺ
እኔ ያዘዝኩት ሚዲየም ቺዝ ኮኪ እ፣ ኮኪ ሲ ሲሆን
አዎ።
ኧረ እናቴ ማለት ስልክ ላይ ነኝ እንዴ? የቢው ዴሊቨሪ ይቆያሉ ብዙ በዩ የቢው delivery ብዙ ይቆያሉ በያቸው ቶሎ በይ cheese cheese ወጥቷል ወይ?
hello ወይ ያው ወጥ እየወጣ ነው አለች እሺ እሺ አመሰግናለሁ።